ጤና ይስጥልኝ። ሁሉ ስፖርት ነው እባኮ የምረዳው
ከሁሉ ስፖርት ወደ ቴሌ ብር ብር ልኬ ነበር ግን አይሰራም። ከተ- ከሁሉ ስፖርት ተቀንሷል። ወደ ቴሌ ወደ ቴሌ ብር ግን አልገባም።
ከ transaction history ላይ screenshot ኡን እና ያልገባለትን ገንዘብ አንድ ላይ አድርገው በቴሌግራም ይላኩልን
screenshot አላረኩትም።
እኮ አድርገው ይላኩልን። አሁን
ምኑን ላድርግልሽ?
transaction history ውን ከ more ብለው ሲገቡ transaction history ላይ ያገኙታል። bank transaction የሚለውን እሱ መርጠው ያገኙታል። ያልገባውን ከ- ከ screenshot ኡ ጋር አንድ ላይ አድርገው ይልኩልናል።
አልገባኝም እናት።
ሁሉ ስፖርት account ኦ ላይ more የሚል አለ
እሺ እዛ ላይ ከገቡ በኋላ transaction history ያመጣልዎታል።
እሺ፣ transaction history ላይ ገብተው bank transaction የሚለውን ይመርጣሉ።
ቆይ እስቲ እንዲህ ላድርገው።
hello hello፣
እሺ
ቆይ እያደረኩት ነው።
አድርገው ሲጨርሱ ይሞክሩልን። እሺ ደንበኛችን ስልካችን ስለሚያዝ እሺ፣ ለሌላ እሺ፣ እሺ።
ደንበኛ ማለት ነው።
እሺ እሺ